ጤና ይስጥልን። በሽታዬስ ቤቴ ነው የምንረዳው።
ቻባ ያስገባሁት ብር ከ CBE ብር ላይ አንዴ ጠብቀኝ። አንዴ አንዴ፣ እሺ ጠብቀኝ። hello hello፣ ዊዝዶ አድርገህ ነው?
አይደለም deposit ለማስገባት ወደ game እሺ እና በዚህ ቁጥር አይደለም በአስራ አምስት ዜሮ አንድ ዜሮ ዘጠኝ አስራ አምስት ዜሮ አንድ ሀምሳ አንድ ሰማንያ አምስት ላይ ሲጥለው balance ላይ game ላይ አልገባም፣ ግን እሺ message deposit ደርሶኛል።
ስታደርግ የደረሰ text አለ። text ኡን ቴሌግራም አዎ።
ላይ ላክልን።
እሺ እሺ